Hello ሰላም ጤና ይስጥልን።
ዶንኪ ቲዩብ አዎ ነው። ሰላም ጤና ይስጥልን።
አለን ስልጠና ለማግኘት ነበር information ለመውሰድ እና ለመመዝገብ።
ማለት
ስሜ ሰሚራ ሰሚራ መሐመድ ሰሚራማ
ሰሚራ መሐመድ
ከየት አካባቢ ነው የሚደውሉልን?
እ፣ ከአዲስ አበባ
የት አ- አካባቢ?
አዲስ አበባ እ፣ ጣፎ
እ፣ ይሄ ነው ስልክ ቁጥሮት አ ይሄ ነው ዜሮ ዘጠኝ ሰማንያ ስምንት አርባ አርባ ስምንት ዘጠና ስድስት ሰባ ሶስት ዘጠና ስድስት ሰባ ሶስት Okay። Online ላይ ነው ወይስ በአካል ነው መመዝገብ የፈለጉት?
እ፣ በአካል
ማስታወቂያውን ምን ላይ ነው ያዩት?
TikTok
እሺ እ፣ የሶስት ጠቅላላ ኮርሱ የሶስት ወር ኮርስ ነው እና እህ፣ እ፣ በአካል ከሆነ መማር የሚፈልጉት አያት ተስፉ ሲኒማ እ፣ በሳምንት ሶስት ቀን ነው ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ማለት ነው። ኦንላይን ላይ ከሆነ የፈለጉት ደግሞ በሳምንት ሶስት ቀን link ይላክሎት ሀያ ሰዓት ውስጥ በፈለጉት ሰዓት ማየት ይችላሉ ማለት ነው።
እህ፣
እ፣ አንድ ቀን ደግሞ ከኮሜዲያን እሸቱ ጋር እ፣ Google Zoom meeting ይኖሮታል።
okay እ፣ ስንት ነው ክፍያው?
እሺ ትምህርቱ ሀያ credit hour ነው። አንዱ credit hour ሰባት መቶ ሀምሳ ብር ነው፣ ግን እስከ ነገ ስድስት ሰዓት ድረስ ብቻ የሚቆይ discount ሰላሳ አራት percent አለ። አምስት መቶ ብር በ credit hour ነው። አስር ሺህ ብር ጠቅላላ
በ discount ኡ ከሆነ ማለት ነው።
አ- ካልሆነ አስራ አምስት ሺህ ብር ነው።
Okay ቢሮአችሁ የት ነው? ኦንላይን እ፣ እንደዚሁ በአካል እ፣ ነገ ትምህርት ስለሚጀመር አሁን በ transfer ማድረግ ይችላሉ። እ፣ በዛ ት- እንትን ደረሰኝ ቴሌግራም ላይ ላክ ይችላሉ። ግን ነገ ደግሞ class ይጀመራል አዲስ ሰዓት ላይ CMC ሚካኤልን ያውቁታል።
አ
እዛ አጠገብ ያለው የኢኮኖሚ ኮሚሽን ህንፃ እ፣ ስድስት ሰዓት ላይ cash ይዞ መክፈል ይችላሉ።
በጣም አመሰግናለሁ። በቃ እደውላለሁ። እ፣ ላክሎት ወይስ ነገ ነው የሚመጡት?
አ account ኡን ላኪልኝ።
እሺ እሺ፣ ደህና ሁኑ። ደረሰኝ ፎቶና እ፣ ደረሰኝ ይዘው ይምጡ።
እሺ።
ምክር ቤቱ እ፣ ሌላ የሚያስፈልግ ነገር የለም። ሙሉ ክፍያ አዎ፣ ከፍለው በአንዴ ነው። አዎ።
እሺ፣ በቃ አመሰግናለሁ።
እሺ እሺ